ሄሎ ጤና ይስጥልኝ መ-
ስልሳ ሰባ ስድስት customer ሩ ስልክ አያነሳም ስልሳ ስልሳ ሰባ ስድስት
ስልሳ ሰባ ስድስት ስምህ ማን ነው?
በሱ ፍቃድ በሱ ፍቃድ እሺ በሱ ፍቃድ አሳውቅልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ ስልሳ ሰባ ስድስት ኧረ እ
ስልሳ ሰባ ስድስት የ customer ስልክ አይሰራም አይደል ያልከኝ በሱ ፍቃድ አዎ፣ አያነሳም ሶስት ጊዜ ደወልኩ አያነሳም ይጠራል ግን አዎ በቃ አሳውቅ የልሃለሁ ከአስር ደቂቃ በኋላ መልሰህ ደውልልኝ በሱ ፍቃድ